ልጅ ኢትዮጵያ ይህ
ቀን አስብም እግዚአብሔር ይመስገን። እባክህ ነገር ጋር ቅሬታ ለማቅረብ ነበር።
እሺ፣ የምን ቅሬታ ነው? ደንበኛችን ድራፍት ዛሬ አልመጣልንም።
የት አካባቢ ነው?
መርካቶ ጣና ገበያ ጋር
እህም። እሺ፣ እባክዎት መስመር ላይ ጠብቁ።
እመጣለሁ እያለ በርሜል አስወጥቶን በዛው ነው የቀረው።
እሺ፣ እባክዎት መስመር ላይ ጠብቁ።
እሺ።
ስንት ጊዜ ሆኖት ሳይመጣሎት?
እ?
ስንት ጊዜ ሆኖት ሳይመጣሎት? ድራፍት
ምናችን? ሀሎ